hello
hello hello።
ሰላም ጤና ይስጥልን። ቴሌቪዥን
እ በዚህ ስልክ አንዳንድ እንትን ይደርሰኛል ትኬት ነው ምናምን ነገር ምን እንደሆነ የሚለውን ስላልገባኝ
ትኬት የቴሌቪዥን game ዎችን የሚጫወቱበት እድሎትን የሚሞክሩበት እ
ኮከብ ዘጠኝ ሰማንያ አምስትን ስላለው ደውሉና አንድ ቁጥር ላይ ሶስት ቁጥር ላይ ለመጫወቱ የሚላለ ለመጫወቱ ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ መርጠው መጫወት ይችላሉ።
ዘጠኝ ሰማንያ ሁለት ዘጠኝ ሰማንያ አምስት እ እ እ ዘጠኝ ሰማንያ አምስት እሺ እሺ እሺ